ደህና ነኝ። withdraw ው አልገባም። ምነው ቆየ?
ምን አልከኝ?
withdraw ው
እሺ
አልገባም ቆየ። ምነው
ስንት ብር ነው እንደምን
አስር አስር ሺህ ሶስት ጊዜ
ስልክህን ትነግረኛለህ?
በዚህ ነው ዜሮ ተወይና በዘጠኝ ይጀምራል።
በቃ አሁን ይገባል አልሽ?
አሁን አዎ እሺ የቆምኩት ነው። አስር እሺ ምን አልከኝ? ምንድን ነው?
እሺ እሺ እጠብቃለሁ።
እሺ